Hello
hello hello Ayşema.
ይሰማል? ሰላም ነው?
ቁርስ ነው ምን ልርዳዎት?
ኦኬ ታዲያ የምልሽ አንድ የእናንተ ተቋም ማለት ነው የተበላ ብር በስንት ሰዓት ነው መክፈል ያለበት? በስንት ቀን?
እሺ ምን በትኬት ነው?
አ
እሺ ካላቸው ያው አንዳንዴ ገንዘብ ላይ ኖራቸው ስለሚችል ነው እንጂ ካላቸው ያው ወዲያው ነው የሚከፍሉት።
እኮ ካልኖራቸው ታዲያ ትኬት ስጡንና እናስገባላችሁ ይባላል እንዴ?
ትኬት ስጡንና እናስገባላችሁ። ምን በባንክ ነው?
አሀ ትኬቱን አምጣው በኋላ ይገባልሃል አይነት ነገር ነው እሱ የሚለው። ማለት እንዴት ልንተማመን እንችላለን? መጀመሪያ ወይ ደግሞ ብር ሳያዘጋጁስ እንዴት እንደ- ዝም ብሎ ቁጭ ይባላል?
አዎ ስለዚህ አይ ቲኬቱን አይስጡና በኋላ አ።
ብሩን አዘጋጅተው እንዲጠብቁት እነ- ነግራችሁ ሂዱ። በኋላ ከነ ቲኬታችሁ እ፣ መታችሁ ተቀበሉ። ያው እሺ።
ማስተማመኛችሁ ቲኬት ስለሆነ ማለት ነው።
ምንድን ነው የሚለው? ትኬቱን ስጠኝና ብር ላስልክ። አሀ ማን ነው? የት አካባቢ ነው?
ወልዲያ
ወልዲያ።
አ
እሺ እኔ አሁን እደውልና ሳውቃቸዋለሁ። በኋላ መታችሁ ይከፍሏችኋል።
አይ እንትን እንዳይሉ ብዬ ነው ማለት የሆነ
አይ ቲኬት አንዳንዴ አትስጡ።
አንዳንዴ ምን አለ መሰለሽ በግልጽ ለመነጋገር frankly speaking እንደዚህ cheat ለማድረግ የሚሞክሩት ነገር ስላለ ምንም አያውቁም ብለው ሌላ እንትን ውስጥ እንደ እንትን እንዳንል ብዬ ነው። normally በኋላ ሂጄ በኋላ ጠ- ቀጥሮኛል፣ ግን ዘግቶ ነው የወጣው። normally ማለት ነው ቤቱን ዘግቶ ነው የወጣው። ዝም ብሎ እንደዚያ መሆን የለበትም። የእናንተ አሁን የከሌ የከሌ ባትሉ ደስ ይለኛል። ኖርማሊ ግን በክፈል እንዳለባቸው አወር አድርጓቸው። አወር የሆኑ ራሱ አይመስልም። ኖር- የቁማር እንትን ራሱ ያላቸው አልመሰለኝም።
እሺ የብራንች ስንት ላይ ነው?
ኧረ ብራንቹን አላየሁ።
ከላይ ወልዲያቱ ቲኬቱ ነው?
ላይ ወልዲያቱ መሰለኝ የሚለው
ሁለት ነው የሚለው።
አዎ።
እሺ እሺ እነግራችኋለን እኛ